ጤና ኢንዱስትሪ ዲቦራ ነኝ። ምርጫው
አሁን ሰላም ነው።
ሰላም የትላንትናው ይዝደሯል ነበርና በሳንቲም ያሁን አለ።
እሺ ቴሌግራም ላይ ልካል ነበር እንዲ አውርተን ነበር።
አሀ እሺ እንደዛ ከሆነ አሳውቀን የሚሆነው እባክዎ ትንሽ ጠብቁ። ትንሽ ቢዚ ሆኖባቸው ነው ሲስተም ሳንቲም ፒሪዮድ ከትላንት ወዲያ ጀምሮ በዲስ ዊክ በጣም እየሰራ አይደለም። ማኑዋሊ ስለሆነ እያከፈሉ ያሉት እ- እኛ አሳውቀናቸዋል የኛ ከስተመሮች እና ስለበዛባቸው ነው። ትንሽ ታገሯቸው። እስከ ከሰዓት ካልገባ መልሰው ይደውሉልን፣ ድጋሚ እናሳውቃለን።
እሺ።
እሺ መልካም ቀን ይሆንልን።